በቃ ጸባይ አላት። ጸባይ አላት ነው በቃ hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውለው። አሚና
እ ይቅርታ ያልተረከቡት ያልመጣሎት item አለ እ ያልመጣሎት item አለ። ይቅርታ ከቺፕቺፕ ነበረ።
ዛሬ አንድ ፓፓ መጣ ነበር።
ያልመጣሎት አለ የቀረቡት
የለም መሰለኝ እሱ እጠይቃለሁ። እሱ
ይጠይቁና እስከ አስራ ሁለት ሰዓት ባለው ያሳውቁን። ካላሳወቁን አይወጣም ነገር እሺ፣ የቀረውን check አድርገው ይደውሉልኝ።
እሺ።
እሺ እሺ